ስፖርት በኮመል እርዳውስ
አሁን ያዋራሽ ልጅ ከሆንኩኝ አሁን የአሁኑ ልጅ
አይ አይ አሁን ያወራሁት ልጅ አይደለሁም። ምን ነበረ?
እሺ ከላይ አዲስ ለመመዝገብ የሚለውን ከላይ ስሜ ሞላው፣ ከዛ ስም ቁጥር ሞላው፣ ከዛ የምፈልገውን ፓስወርድ አስገባው ሁለቱም ላይ፣ ከዛ የማንኛውም ተውኩት።
ሪፈራል ኮድ የሚለውን ነው።
አዎ ችግር የለውም እሱ ከዛ አስፈላጊ በኋላ Rating ነው ምናምን ነገር አልኩኝ።
Register አልከው። እሺ አዎ ከዛ ሳደርገው ከላይ በቀይ ጽሁፍ እየጻፈ ይመ- ይመልሰኛል።
ምንድን ነው የሚለው? Already used ነው።
እ?
Already used ነው። Phone number ነው የሚለው።
አዎ እንደዛ ነው ያለው።
እሺ ከዚህ በፊት ተጠቅመህበት ታውቃለህ ስልክ ቁጥሩን እያለ ስለሆነ አዎ።
ይህን መዝገቡን ትተህ ሎ የሚለው ላይ ገባና እ?
ስልክ ቁጥርህንና password ብቻ ወይ ደግሞ password የማታውቅ ከሆነ forget password በለው። ስልክ ቁጥርህን ብቻ አስገብተህ forget password በለው እና አዲስ password ቀይረህ ትገባለህ። ከዚህ በፊት ከፍተህ ታውቃለህ ነው እያለ ያለው።
እሺ ይኸውልሽ አሁን እንደዛ ደግሞ ላድርግ ማለት ያው እዚህ ጋር ልጻፍልሽ ሰላሳ አንድ ሀምሳ ሁለት ሀምሳ ዘጠኝ አስራ ሶስት ይሄ አሁን አሁን ልከፍትበት የፈለግኩት ቁጥር ነው ቴሌ ብር የከፈትኩበት ማለት ነው።
እሺ
ከዛ በኋላ password የሚለውን ምን ልበለው Password የሚለው Account የለኝም ነውና ልበለው?
ከስር forget አይ ከስር forget በለው። Forget password የምትላለች ከስር
Account የለኝም account ፍጠር ነው የሚለው ከታች ደግሞ የይለፍ ቃል ረስቻለሁ በል ነው የሚለው እኮ የይለፍ ቃል ረስቻለሁ የሚለውን ይንኩት።
እሺ ነካሁት ኮድ ላክ የሚለውን አልንቀው አዎ ከዛ ኮድ ይልክልዎትና account ያስቀይሮታል። እሺ ይሄን ዘግተው እንትን ይበሉት።
እሺ ይኸው ኮድ እሺ